ሄሎ
ሄሎ
አቤት ጄሪ hello hello አናግሬያት ነበር እና እሺ አዎ ብላኛለች። እንትን ስፖርት ነው የምትፈልጉት ወይስ ቨርቹዋል ነው?
ኖ ቨርቹዋል ነው ቨርቹዋል ነው የምትፈልጉት? አ አ አ ማለት በቃ፣ እየ- እየሰራ ያለ ቤት ነው አዎ ለመገልበጥ ወደኛ ነው ለመቀየር አይደለ? በቃ ዝግጁ ስትሆን በቃ አሳውቀን
ለዚህ እንዲሁና ነገ በጠዋት እናድርገው ጄሪ ይቻላል። ለእኛ ችግር የለም። በቃ ጠዋት ማታ ስንት ስንት ሰዓት ነው የምትወጪው አንቺ ማታ አይ እኔ አሁን ነው የምወጣው። ተስፍሽ ግን አለ እስከ አራት ሰዓት አሉ።
እስከ ምሽት አራት ሰዓት አዎ
ጠዋት ስንት ሰዓት ትገቢያለሽ አንቺ እኔ ሁለት ሰዓት ተኩል
በቃ አንቺ እንድትሰሪ የሚፈልገው ልጆቹ ትንሽ እ፣ እንትን እንዳይሉ እሺ
እ፣ አንቺ ባለሽበት ሰዓት ከአንቺ ጋር fix እናድርግ በቃ ችግር የለውም። ጠዋት ስገባ ልደውልልክ እኔ።
በቃ ጠዋት ጄሪ እሺ እሺ እሺ እሺ እሺ እሺ ደህና ደርሽ።
ክስት ነው